Hello፣
አቤት።
ሰላም ጤና ይስጥልን። ቴሌ ነው አብሮ ስጠለት አለ።
ሲም ካርድ ስሞላ ሁል ጊዜ ካርድ ይወስድብኛል። ምንድን ነው ችግሩ?
የቴሌቪዥን ደንበኛ ሲሆኑ በየቀኑ ከሆነ የተመዘገቡት ሁለት ብር ይቆርጥቦታል። ትኬት ይገባል።
እና
አዎ፣ game ኦችን ማለት- መጫወት ባለው ትኬት
የምን ቲኬት ነው? ቲኬት የለኝም።
ከሌሎት ለማቋረጥ ፈልገው ነው።
አዎ ካርድ በሞላ ቁጥር ይወሰድብኛል። አምስት ከአምስት አስር እስከ አስር ይወሰድብኛል ሁሌ።
እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላለው ደውሉና ስድስት ቁጥር ላይ ለማቋረጥ የሚላል
እሺ ኮከብ ስንት ነበር?